ሬዲስ ነው የምንረዳው።
እንትን ሂሳብ እንትን ብዬ ነበረ አካውንት ምናምን
እ
አካውንት ሳልጽፍ ዊዝድሮ ነግቼ ሂሳቡ ተቆረጠብኝ። አካውንቴ ላይ አልገባም ነበር።
እ በቮቸር ነው ዊዝዶ ያረከው ማለት ነው።
እ በቮቸር ነው ዊዝዶ ያደረከው።
አ፣ በቻፓ የቤት ቤት ቁጥር ንገረኝ። አሁን የደወልክበት ነው?
አ በዚህኛው ነው።
እሺ ሄሎ ወይ ወይ ሄሎ በ Chapa ወደ ዜሮ ዘጠኝ ሰላሳ ሰባት ሰማንያ ሀምሳ ስድስት ሀያ ስድስት አ አምስት ሺህ ሁለት መቶ ብር አ፣ okay አ
ነው።
እና ተልክ አ አምስት ሺህ ሁለት መቶ ብር ነው።
እሺ Confirm አድርጌልሃለሁ። እሺ እሺ ትንሽ ቆይቶ ይገባልሃል።
እሺ እሺ እሺ ስለደውሉ እናመሰግናለን። መልካም እሺ መልካም ቀን